እዮብ እኮ ሁሌ ስልክ እዮብ ሁሌ ስልክ ማንሳት አለበት። ግድ ነው። Hello ሶል ወይ ወይ እንዴት አደርክ?
እንዴት አደርሽ?
አለን ሽንኩርት የለም እንደ warehouse?
አረ ነፍን ያለን ሰጭ ተው እንጂ እኮ ብያለሁ እኮ። ለምንድን ነው out of stock የሚለው ታዲያ? አያነሳም እዮብም አየሁ የማንም ስልክ አያነሳም ዛሬ።
እኮ እና እንዴት ይሆንላት system ኡ? ሴትዮዋ ሁለት ሰው ነው የቀራት።
join ለማ እንትን group complete ለማድረግ አዎ out of stock እያላቸው ነው አለች።
አማን ጋር ላማ ልንገሮሽ ላማን እሺ እሺ
ለዛ